ገበያ።
hello አቤት ሰላም ጤና ይስጥልኝ። ድር ገበያ
እም፣ ይቅርታ
አቤት ምን አልሽኝ?
እንትን እቃ ለማዘዝ ይቻላል እንዴ?
ትችያለሽ። አዲስ አበባ ነው ክፍለ ሀገር ነው ያለሽው?
አይ ክፍለ ሀገር ነው።
የት ነው ያለሽው አድራሻ?
ደምቢ ዶሎ።
ደንብሎ።
አሀ
okay እሺ። ምንድን ነበረ ማለት የፈለግሽው እቃ?
ጅልባብ ይኖራል? hello hello